ጤና ይስጥልኝ ሀምዲ ጤና ይስጥልኝ ከዊፕላስ ሶሉሽን ነው የምደውለው እኛ አፕሊኬሽን ላይ ተመዝግበው ነበር አዎ
እሺ አሽከርካሪ ኖት ወይስ እንደ ተጠቃሚ ነው
እንደተጠቀም
እሺ አሁን አንቺ የተመዘገብሽው provider የሚለው ላይ ሲሆን አሽከርካሪዎችና service የሚሰጡ የሚመዘገቡበት ላይ ነው ተጠቃሚ ከሆንሽ ዊፕላስ ሶሉሽን user የሚል አለ ሌላ እሱን አውርደሽ በመጠቀም እ፣ እና አሸናፊ የሚያደርግሽን referral code ታገኘዋለሽ ትንሽ
እሺ በውስጡ አርባ አራት service ኦች ትራንስፖርት ጨምሮ እና ሶስት መቶ ሀምሳ game ኦች አሉ እነሱን መጠቀም ትችያለሽ እሺ መልካም ቀን